ሂደት ነው።
ጤና ይስጥልን።
አቤት ይስጥልን። Donkey Tube ነው የምትባለው።
እርዳታ ፈልገን ነበርና
ምዝገባ መናል አሁን እንዳዲስ እየመዘገብን አይደለም።
ኧረ ከተመዘገብን ቆይተን ነበር።
እህም፣ መች ነው የተመዘገቡ?
አንድ አምስት ወር ይሆነዋል።
ወረፋ ሲደርስ ይደወሉታል። ይጠብቁ።
ከቻልሽ እናቴ እንደው ብታ- ብታግዢኝ።
እንደዛ ሳይሆን ወረፋ ሲደርስ ይደወሉታል። ይጠብቁ።
እሺ እናት፣ እሺ እግዜር ይስጥልኝ።
እሺ፣ እሺ። መልካም ቀን።
እሺ ለእናንተ